hello
ቤት ያለች
እሺ፣ ምን ነበር አሁን የደወልከው ነህ?
አዎ
ስልክ hello።
ማለት ብርሃኔ
እሺ፣
hello
hello hello እሺ፣ ሰላም ነው።
እግዚአብሔር ይመስገን።
balance ኡን እያየሁት ነበረ። እሺ፣ ምንድነው ግራ የገባ?
አይ አሁን ትክክል ነው። አሁን የላካችሁልኝ ተማሪ ልክ ትክክል ነው።
ነው። አሁን የላኩት አ የመጀመሪያው normal አልነበረ።
አ- እንትን ኢንተርኔት የሆነ lagging time አለ አይደለ?
አ ለዛ ነው- ለዛ ነው። እሺ፣ አ እኮ እኔ እኔ ጋር ትርፍ ብር ስለሚመጣ ለዛ ነው።
አ።
ትርፍ ብር ደግሞ ወደ እኔ መምጣት የለበትም።
ትክክል ነው። ትክክል ነው። እሺ፣ አባ በቃ አመሰግናለሁ።
መልካም። እሺ፣ እሺ።
እሺ